hello ጤና ይስጥልኝ።
ሰላም ጤና ይስጥልን። ቤት ቤት
ከትናንት ወዲያ ጀምሮ ብር አስገብቼ አልገባም።
ስንት ብር ነበረ?
አጠቃላይ ሶስት ሺህ ስምንት መቶ አንስቷል።
ስንት ስንት አድርገህ ነው ያዘዝከው?
ሶስት መቶ
ሶስት ሶስት መቶ አ አራት መቶ አምስት መቶ የተለያየ ነው።
እ፣ ሁሉንም ከትናንት ወዲያ ነው ያደረከው?
ትናንት አይ ከትናንት ወዲያ ስድስት መቶ ሌላው ትናንት እሺ ቤት ቤት ቁጥሬ ነው።
አ አስራ ሁለት ስልሳ ስድስት አርባ ስድስት ዜሮ አምስት እሺ check ላድርግልህ፣ አንዴ መስመር ላይ ጠብቅ። hello ወይ process ላይ ናቸው። ዛሬ ይስተካከላል። እሺ ሁሉም transaction ኦች ዛሬ እናስተካክላለን ብለዋል።
እሺ እሺ አባ እናመሰግናለን። መልካም ቀን።
እሺ